እንግዲህ ኢትዮጵያ ይደነኝ ዋቁ
እሺ ሰላም ናችሁ? እንዴት ነው?
እግዚአብሔር ይመስገን።
ደህና። እስኪ እንትን ድራፍት እኮ ፊቼ ከቆመ አሁን ወደ ሶስት ሳምንት አለፈው። ተቸገርን፣ እየመጣልን አይደለም።
እሺ ደንበኛችን ቢዚ አይዲዎትን ወይ ደግሞ ቲን ነምበሮችን ይንገሩኝ።
ሲን ነምበር አሁን እንኳን ወጥተው ይቻለው ግን ቤቱ ስም ደመራ ሆቴል ይባላል።
ዳመራ ሆቴል